ጤና ይስጥልኝ።
ጤና ይስጥልኝ።
ቀነስ የምን እርዳዎት ለመያዝ ቅድም
ይሰማል።
ጠዋት- የምን እርዳዎት ጠዋት ቅድም በቴሌግራም አታች አድርገን መልስ እንበል ስላልን አላችሁኝ ልኬያለሁ። እስካሁን ብላሽ አጥቼ ነው የሆነ ከባህላዊ እሺ ማለት ፕሮግራሙ- ሞት እንደመያዝ ስጋ ቸኮል
በዚህ ስልክ ቁጥር ነበር ያስመዘገቡት።
አዎ እ፣ ቴሌግራም አታች አድርገህ ስክሪንሾት አድርገህ በዜሮ በእናንተ ስልክ ሰጠውኝ ቴሌግራም ልኬያለሁ። እስካሁን ግን ሪስፖንስ አላደረጉኝም።
እሺ ማን ነበር ያሉት ሞትን? ይቅርታ ባለው የስጋት ባለው።
ቸኮል ባለው የስጋት ቸኮል እሺ ደንበኛችን በእኛ በኩል እየታየሉት ነው የእርሶ ኬስ።
እህ፣ ስንጨርስ እናሳውቆታለን እኛ ደውለን።
በጣም በጣም ስለዚህ ኦን ፕሮሰስ ላይ ነው ማለት ነው።
አዎ አዎ።
እሺ እሺ እሺ እሺ ደንበኛችን ሌላም ረዳዎት ነገር አለ?
ታንክ ይሄን ነው እሺ ተደውል እናመሰግናለን።
አመሰግናለሁ።
አገልግሎት ዳበትን ሀሳብ ስ ከሚሰሙ ድምጽ ታንክ እናመሰግናለን።
እሺ።
ታንክ